ሄሎ
አስራ ሶስት
እሺ አስራ ሶስት ዜ- አስራ አንድ አስራ ሶስት ዘጠና አንድ አ-
የት አካባቢ ነው የሚገኘው ልዩ ቦታው? መስመር ላይ ያሉ ጤና ይስጥልን።
ሄሎ ማይሰማኛል። ቦታውን እየነገርኩሽ ነው። ሀያ ሁለት ጎላጎላ አካባቢ ነው የሚገኘው። ሄሎ